Hello, yeah. Thank you.
Ja, tu zaɗa malau dai fannoy malaka misnifa kan?
Uh, Thailand visa ያገኛል። ታይላንድ ቪዛ እንዴት ነው?
ማንጀት ተማምላከኝ
ታይላንድ ቪዛ ፈልጌ ታይላንድ ቪዛ አስታውቂ አርገል።
እሺ ደንበኛችን ነው። ወደ አማርኛ ትራንስፌር ላርጉሎት። አንዴ መስመር ላይ ጠብቁን።
ታይላንድ ቪዛ ታይላንድ ቪዛ እንዴት ነው የሚያገኘው? ምናምን
እሺ ደንበኛችን መስመር ላይ ጠብቁን። ወደ አማርኛ transfer እያደረጉሎት ነው።
እሺ።
መስመር ላይ ኖት?
አዎ፣ እሺ ሰላም ነው።
ሰላም ጤና ይስጥልኝ።
ያ ታይላንድ ቪዛ እንዴት ነው የሚያገኘው? ታይላንድ ቪዛ የሌለ ትምህርት ቤት የት ሀገር አለኝ?
አዎ፣ የት ነው ያለኝ? ሀገሩን አልሰማሁትም።
እ አገሩ ታይላንድ ነው።
ታይላንድ።
አዎ፣ አሀ እሺ። የምን ቪዛ ነው የፈለጉት?
የትምህርት ቪዛ እሺ ከዛ ሀገር የትምህርት እድል አግኝተዋል እንዴ?
አዎ፣ አግኝተዋል የትምህርት እድሉን። acceptance ደርሶታል?
አ acceptance ደርሶታል?
አይ አልደርሰም።
እሺ ከዚህ መጀመሪያ ታይላንድ ሀገር ለሚገኙ ትምህርት ቤቶች apply አድርገው የትምህርት እድሎችን ማግኘት ይኖርቦታል።